ጤና ይስጥልኝ hello ቪዛ አለምነሽ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አዎ
ጤና ይስጥልኝ ደንበኛት።
እሺ አዎ እፈልጋለሁ።
ምን አይነት የጉዞ መረጃ ልስጥዎት ደንበኛችን?
እሺ hello አቤት
ይቆራረጣል።
ደንበኛችን ሄሎ አይሰማም።
ሄሎ አቤት
ምንድን ነው ያልሽኝ?
ምን አይነት የጉዞ መረጃ ልስጥዎት?
አዎ